hello ነው እመቤት አቤት ሰላም ነው እንዴት ነሽ?
አለ ከቤት ቤት ነው የምደውልልሽ። የ penalty ብቻ ነው ወይስ ሁሉም ነው እየከፈተልሽ ያለው ነው?
አሁን ሁሉም እ- እ- እየከፈተ አይደለም። አዲሱ game አንዱ ላይ ከፍቷል።
አንዱ ላይ ከፈተ?
አዎ ከዛም እ፣ አንደኛ loading እያለ ነው፣ አንደኛ ደግሞ እነ- የ- በብርቱካናማ እንትኖች የጨዋታዎች ስም ብታደርግ ነው ቤሊዋን ውስጥ ማለት ነው።
የትኛው ላይ ነው የከፈተው? የትኛው አሁን እንጄን ማድረግበት ላይ ነው እንደዚህ ማንቀሳቀሰው ላይ?
አዎ አሁን ደግሞ unique register እስቲ።
አዎ እሱ ላይ ከፍቶ ነበረ። ሁለቱ ይሄኛው?
ላይ ነበር።
penalty ው
አዎ ሁለቱ ላይ ከፍቶ ነበር። አሁን ነው እንደዚህ ሆነ።
እም፣ እሺ ሌሎች ላይ እንደዚህ ነው ሆኖ ነው የሚቆየው።
አዎ አሁን የከፈተውም ተመልሶ እንደዚህ ሆነ። አሁን ጠፋ እንደዚህ ሆነ አይደለ?
አዎ እሺ በቃ ከስንት ሰዓት ጀምሮ ነው እንደዚህ ሆነ?
ጭራሽ ከጠዋት ጀምሮ እስከ ሶስት ሰዓት አስጀምሩ ብለውን እንትን እየ- እያሰራ ጄሪዛ እየደወል እያሰራን ነበር okay እና ጭራሽ ሊሰራልን አልቻለም ከጠዋት ጀምሮ እሺ ዋይፋይ ምናምን ግን በደንብ እየሰራ ነው አይደለ?
እየቆረጥን ነው እ
እየቆረጥን ነበር። ዋይፋይ እየሰራ ነው። ኳስ እየቆረጡ እሺ በቃ እሺ